ትችላላችሁ። ሄሎ አቤት፣ ጤና ይስጥልኝ። አቤት፣ አሁን ደውሎ ነበር።
አሁን ለቴሌቪዥን እያሸንፈኝ እሺ፣ ዜሮ ዘጠኝ ስልሳ ሰባት ነው ስልክ።
አይደለም ዜሮ ዘጠኝ ሰባ ዘጠኝ እሺ፣
አርባ ዘጠኝ አርባ ሶስት
ምን ነበር? እሺ፣ የሚፈው ሀምሳ ሀምሳ ብር እና እንትን የ እ፣ ሴት ገዝቼ ነበር ሀምሳ ብር እና ምን?
እና አራት ጊዜ የባለ አምስት ብር አልፈ አሀ የካርድን ያልገባለ አንድ
ሄሎ ሄሎ፣ ምንድን ነው ያመለከቱት ታዲያ? ሄሎ፣ አቤት፣ ይሰማኛል። ስልኩ ካርድ አይቀበልም እንዴ?
ይቀበላል። የዛሬውን ዛሬ እንትን ያልኩ ገብቷል።
እሺ እሺ፣ ግን በዚህ ባ- ባለፉት አስራ አስራ አራት ቀን ምናምን አካባቢ የገቡት አሁን ለሶስተኛ ጊዜ ታመለክት አልገባም እና ደግሞ ትኬት ገዝቼ
እህ፣ ቆራጭ እህ፣ በ account ገባም ግን አልገባም።
ከ account ኤ ላይ ቆርጧል።
አዎ በብሬ ላይ ምንድን ነው ከ account ኡ ላይ የቆረጠው?
ትኬት ያሳምናል
እህ፣
አልገባም።
እህ። እሺ፣ አንድ ሺህ መስመር ላይ ጠብቁ። ሄሎ
ሄሎ ይቅርታ፣ ስለሽ ልብ ተደውሎታል። እሺ